አልችልም ትንሽ ነኝ። ስምንት ዘጠኝ ምናምን
Hello Hello፣ ጤና ይስጥልኝ ምህረት
አቤት ከቺፕቺፕ ከቺፕቺፕ ነው የደወልኩሎት።
ማን ልበል?
ከቺፕቺፕ ነው የደወልኩት። ከቺፕቺፕ እሺ ማን ብለህ?
የ- የፓፓያ order ነበሩት አይደል? ዛሬ ይመጣ።
አዎ OK፣ ያው ትንሽ warehouse ላይ እጥረት ስላጋጠመን ነው ያልደረሱት እና
እሺ ነገ ላክሎት መረከብ ይችላሉ?
እችላለሁ፣ ችግር የለውም።
እሺ፣ ፊጋ ነው የሚመጣሎት ወይስ location ይቀይራሉ?
አይ እዛ ፊጋ ነው እንዴ እንትን የሞላሁት የሚለው አዎ፣ ፊጋ መገናኛ ነው።
መብራት መገናኛ ነው።
ምህረት ነው።
አዎ፣ ምህረት ነው የሚለው። አዎ፣ አዎ መገናኛ የዳኞች አፓርትመንት ነው።
በቃ እሺ፣ አስልክሎታለሁ። ነገ ይረከባሉ። እሺ፣ እሺ ያው እሺ፣ ሌላም እሺ።
item ስላለኝ የሚመጣ አንድ ላይ OK።
ላኩት።
በቃ check አድርጓለሁ። ሌላውንም እሺ፣ አስልክሎታለሁ።
እሺ መልካም ምሽት። እሺ እሺ